እንደገና ገብቷል ከሆዴ ውስጥ ቃል ያሰናዳ እንደገና እንደገና ተወጣት ክልክሎት እንደገና ያሻውን ያንሳው ከግር እስከ ራሴ ሁሉም የሱ ነው እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና ፍቅር እንደገና እንደገና መውደድ እንደገና እንደገና አይገኝምና እንደገና በዚያ በልጅ አልጋ እንደገና ሌላ እንዳይተኛበት እንደገና እግር ዘዋሪ ነው እመጣለው ድንገት እንደገና እንደገና ፍቅር እንደገና